ጤና ይስጥልኝ ሁሉ ስፖርት ነው ባኮ ምን ልርዳው?
የተሞላ ብር እየተሰጠ አይደለም እንዴት ነው?
የተበላ ኩፖን ID ውን ይዘዋል?
ኧረ ሳምንት ሆነኝ እኮ የላኩ withdrawal አድርጌ አየር ላይ ቀርቶብኝ ያው ሳምንት ብደውል እንትን በቴሌግራም ላኩ አሉኝ መልስም የለኝም እስካሁን።
ቴሌግራም በዚህ ቁጥር ነው የላኩት?
አይደለም በሌላ ቁጥር ነው ቁጥር ይንገሩኝ የላኩበትን።
ሀያ ሶስት ዜሮ ዘጠኝ ሀያ ሶስት ሰማንያ ሀያ ዘጠኝ አስራ አንድ ሰማንያ ሀያ ዘጠኝ አስራ አንድ
ተላልፎሎታል። መልሱን ስናገኝ እናሳውቆታለን።
ተላልፏል እኮ ግን ይባላል እስካሁን ምንም የለም እኮ ቆየ።
መልሱን ስናገኝ እናሳውቆታለን። በትዕግስት ይጠብቁ።
እስኪ መቼ